hello
አይሰማም ሀሴት ነኝ እስኪ ኧረ እረፍ ሀ- ሀሴት አስራ ዘጠኝ ዘጠና ዘጠኝ አስራ- አስራ ዘጠኝ ዘጠና ዘጠኝ እሺ ምንድን ነው
ሴተኛ አርባ አምስት ነው የሚቆጥረው ሞተረኛ ከሆነ አውጪልኝ ካ- ቅርብ ከሆነ ደግሞ ንገሪኝ የቱ ጋር እንደሆነ
okay አንዴ
እ?
ቆይ አንዴ ይክፈትልኝና
እስኪ እረፍ ኧረ እረፍ በእናትህ
ማን ነው እ በአምላኩ አይ፣ እንትን አይደለም ሰራተኛ አታውቂውም።
ማ ማ
ሰራተኛ አይደለም አታውቂውም
እሺ። ከተማ ጠይቅልኝ።
እ? ከሰበል ጠይቂኝ አዎ እሺ ጠይቂና ንገሪኝ ማለት በቃ እሺ እሺ
ሌላ